ሄሎ፣
አቤት።
ሰላም ጤና ይስጥልን።
አለን። ጤና ይስጥልን። ሰላም ነው አለን። ምን ልርዳዎ?
የሆነ ካርድ ስሞላ ብር እየበላኝ፣ እንዴት ነው የምትበሉ?
ምን አሉ?
ካርዴን ስሞላ ብር እያለቀ ሳለባወራበት ብር ባዶ እየሆነ ምን ሆኖ ነው?
የቴሌቪዥን ደንበኛ ከሆኑ ዕለታዊ ሰሆን የተመዘገቡ ሁለት ብር ይቆርጣል።
ኧረ ምን ናልሽ?
ቴሌቪዥን የቴሌ ደንበኛ ከሆኑ
የቴሌ ደንበኛ ተይው፣ አቋርጩ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥርን ይጫኑ ይቋረጥልዎታል።